Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ማን እንደ ሀገር የሚለውን standup comedy ለማየት እንዴት ነው ቦታን የምናስይዘው?
እኔ መመዝገብ እችላለሁ። ስም ማን ልበል
ኢሳ ኃይለ ሚካኤል
አንዴ ጠብቅኝ። ይቅርታ ማን አልሽ?
ኢሳ ኃይለ ሚካኤል።
ሲሳ ኃይለ ሚካኤል።
አዎ፣ ግን አራት ነን፣ አራት ሆነን ነው የምንመጣው።
እሺ ችግር የለውም።
እሺ ኤቴም ሲ እሺ ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰማንያ ሶስት አስር ሰማንያ ሶስት ዜሮ ዜሮ ሀያ ስምንት
በዛ ቁጥሩ ድጋሚ ንገረኝማ። ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰማንያ ሶስት ሰማንያ ሶስት ዜሮ ዜሮ ዜሮ ዜሮ ሀያ ስምንት
ሀያ ስምንት አዎ ቴምሲ የማን የሚል ነበር አሸን ነበር ኃይለ ሚካኤል
ቦታውን ፈልገሽ ነው? የምስ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ አዎ አራት ሰው በሰዓቱ እንምጣ ነው ምን አሁን ነው ሪዘርቭ ሰዓቱን ነው?
ታደርጉለት አይ፣ የስምንት reserve ሰዓት አድርገን የስምንት ሰዓቱን አዎ ክፍያ በአካል ነው መክፈል የሚችሉት። ቅዳሜ እሺ።
ቀደም ብለው ይምጡ።
መልካም እሺ ጠዋት ላይ እመጣለሁ እናመሰግናለን። እሺ፣ Thank መልካም ቀን።
you